ይመስልኝ Flintstone ነው
አዎ Flintstone ውስጥ ነበር ነው።
ደውለው ነበር። እሺ አዎ፣ የሚለካው አሁን ደግሞ እንትን ነበር የአከፋፈል ስነ ስርዓት ስርዓት ለመጠየቅ ነበር የአክሲዮኑን ነው ወይስ የመኖሪያ ቤቱን?
የመኖሪያ ቤት እሺ እ መኖሪያ ቤቱ መኖሪያ ቤቱ ሶስት መቶ ሺህ ብር ቅድሚያ ክፍያ ይከፍሉና ቀሪውን ከአምስት ዓመት እስከ አስር ዓመት ባለው ነው የሚከፍሉት። እ ከወለድ ነፃ ነው plus የሚከፍሉት ማለት ነው። እና የኖሩበት ቀሪ ክፍያውን ማጠናቀቅ ይችላሉ።
okay። ጠቅላላ ክፍያው ስንት ነው?
እ ጠቅላላ ክፍያው እንደ site ኡና እንደ ካሬው ይለያያል። እ የበለጠ ስላሉት መረጃዎች ለመውሰድ ወደ ቢሮ መምጣት አይችሉም?
okay። እሺ የት ነው?
ቦሌ ገርጂ ልደታ office አለን። የት አካባቢ ነው ያሉት እርስዎ?
እኔ አሁን እ ወደ ቃሊቲ አካባቢ እየነዳሁ ነው ያለሁት። ወደ ቦሌ ግን መምጣት እችላለሁ። አሁን ሰዓት ከምሳ በኋላ በቃ ይቻላል። ቦሌ እ ሲደርሱ ከጠፋቦት ይደውሉልኝ። አያት ሆስፒታል አለ አይደለ?
አዎ አውቀዋለሁ። አያት ደህና ነው።
አ፣ ከአያት ሆስፒታል ወደ መድኃኒዓለም የምትወስደው ቀጭኑ አስፓልት አዎ okay።
እዛ ትንሽ አያት እንደነዱ ሆስፒታል አለ ናቸው Flintstone ያለሁት።
የሚል
okay።
እ፣ በቃ ወይ ደግሞ ፊሊን እንትን ጋር ሲደርሱ አያት ሆስፒታል ጋር ሲደርሱ ይደውሉልንና ወጥተን እንቀበሎታለን።
እሺ አመሰግናለሁ።
እሺ ስሞትን ማልበል አቡበከር
እሺ አቶ አቡበከር ማስታወቂያችን ከምን ላይ ነበር የሰሙት?
እ ማስታወቂያችን ከምን ላይ ነበር የሰሙት?
ከራዲዮ ላይ ነበረ።
ሬዲዮ ላይ። እሺ አቶ አቡበከር ይደውሉልኝ። እሺ መልካም ቆይታ።